ሄሎ ሄሎ
ሰላም ጤና ይስጥልኝ። ቴሌቪ ሰላም እንትን የሆነ ጨዋታ ተጫውቼ ነበረ እና እሺ የሆነ winner ሆነሻል ምናምን ይላል ሰማንያ ሁለት ሺህ ብር ምናምን አካባቢ
okay። ይሄ ቴሌቪዥን game ነው።
እ እን- Chrome ላይ ከ Chrome ጋር በተያያዘ የሆነ እየተሽከረከረን የሚጫወቱ ጨዋታ የለም ስፒን እኛም ቴሌቪን ይላል አይኮኔክት ይላል ከላይ ቴሌቪ ቴሌኮም እና አይኮኔክት የሚል አለ ክሮም ላይ ማለት ነው ከላይ
እሺ በስርዓት እንኳን ቆይ ቆይ እሺ ሌውና መልሼ እደውላለሁ እሺ